Hello?
Hello, ጤና ይስጥልኝ ጉዳይ ይዘኛል።
hello,
ሄሎ ጤና ይስጥልኝ ጤና ይስጥልኝ ግሞ
ጉዳይ ነው የደወልኩት እባክዎን ስራ ልርዳው?
ለመመዝገብ ነበረ።
እሺ እሺ ጥሪዎትን ወደሚያስተናግደው ቡድን ጥሪዎትን አስተላልፋለሁ። መስመር ላይ ጠብቅ።
እሺ መስመር ላይ ሁኚ ብለኝ እኮ
ሄሎ ጤና ይስጥልን ጉዳይ አናባ Hello, ኮምላ hello, ሄሎ ጤና ይስጥልን ጉዳይ ጤና ይስጥልኝ ግሞ
ይኸው ነው የደወሉት ልርዳው?
ስራ ለመመዝገብ ነበረ። ስራ ለመመዝገብ እሺ ሙሉ ስሞትን ይንገሩኝ።
ሙሉ
ማናሉኝ? ይቅርታ ብርቄ ፍቃዱ ብርቄ ፍቃዱ። እድሜዎት ስንት ነው ብርቄ? hello ብርቄ
ብርቄ ፍቃዱ እድሜዎት ስንት ነው ብርቄ? hello
አቤት አቤት ግሞ እድ- እድሜዎት ስንት ነው እያልኩኝ ነው ብርቄ አይሰማም?
ሰላሳ ሰላሳ ሰላሳ አንድ እ፣ ስልኮት በጣም ይቆራረጣል እና በሌላ ስልክ ልደውልሎት መልሼ?
እሺ እሺ እሺ